ጤና ይስጥልኝ ቤተሰቦች ቤቲ ነው የምንረዳው።
ጨዋታው አልቋል፣ ግን እስካሁን ድረስ live ነው እያለ ነው የሚያሳየው። እና እስኪ አሸንፍ ቲኬት ያለው ግን ንገረኝ።
እ?
ወይ cashier code ወይ ticket ID ንገር።
እሺ አስራ ሁለት እሺ
ስልሳ ዘጠኝ እሺ ሀምሳ ዘጠኝ ሰማንያ አምስት
የቦሩሲያ ዶርትመንድ ጨዋታ
አዎ
postponed ሆኗል።
አልቋል አልቋል። finished ነው የሚል እኮ postponed ነው ተላልፏል። የቦሩሲያ ዶርትመንድ ጨዋታ ስለዚህ ሀያ አራት ሰዓት መጠበቅ አለብህ። እሺ
ነው።
አዎ ከሀያ አራት ሰዓት በኋላ ያርምልሃል።
ግን ጨዋታው እኮ normal እንትን ላይ table ላይ ተጫውቶ አልቋል። እስከ ዘጠና ምናምን ደቂቃ ሶፋ ይላል።
soccer ላይ check አድርገው postponed ነው የሚለው። postponed ጨዋታ ደግሞ ሀያ አራት ሰዓት ይጠበቃል በቤት ቤት ህግ።
እሺ እሺ እሺ